ጤና ይስጥልኝ ዘሳራ ካፌ
አቤት እሺ ከአሪፍፔይ ነበር የምደውልዎት ኤደን እባላለሁ
ከምን ከአሪፍፔይ
እንዴት ነሽ?
እሺ ስሞትን ማን ልበል የእርስዎን መልካም
እሺ እ ደንበኛችን በዚህ አስራ አምስት ቀን ውስጥ ምንም አይነት transaction እያደረጉ አይደለም በአሪፍ POS ምናልባት እሺ።
POS ኡ ጋር በተገናኘ በአሪፍ POS
አድርገን POS ላይ አድርገን ምንም አይነት- እናውቃለን፣ ግን አዲስ ሆነ ወይም እንትን አላየሁትም።
እሺ እ በቅርብ ጊዜ እ ያጋጠሙት ችግር አለ በ POS ኡ ላይ
አይ ያጋጠመን የለም። አንድ ሁለቴ ሶስቴ አካባቢ አድርገናል፣ ግን አዲስ ይሁን አይሁን አላውቅም። እናንተ ናችሁ አደራጅት የምታደርጉት።
አዎ እ ግን እየተጠቀማችሁበት አይደለም አሁን
እየተጠቀምንበት ነው።
እሺ ምንም አይነት ችግር ካጋጠሙት ከ POS ኡ ጋር በተገናኘ አ- ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁ።
እሽማ እሺ፣ እሺ እሺ መልካም ቀን አመሰግናለሁ።
አመሰግናለሁ። አሁን የተሻለ ነው የተሻለ